ጨዋታውን አለቀ ሚል ለምንድን ነው ቀያራ?
ይሄ ነው ሚስትናት አቤት አቤት ቤት ሚስት ቤት አሁን ምን እንዶት አ የሆነ አሁን ላይ የሆነ ነገር አብርቼ ሳየው ማለት ነው የሆነ ቲኬት እሺ ጨዋታው በተገቢው መልኩ እኔ ዊንቱን አልኩት ዊንቱ አሸንፏልና ቀይ ሳ- እስካን ሳደረገው ቀይ አበራ
እስቲ ትክ ካሸር ኮዱ ንገረኝ። ትክ ሻሸር ኮድ ነው እሺ አስራ ሶስት እሺ
ሰባ ሁለት እሺ
ሰባ ስድስት ስልሳ ስድስት
ሁለተኛው ላይ ያለው ማለት ነው። ለምንድን ነው?
እሺ ብዙ ት- ትኬት ነው የወጣበት እኮ እ ብዙ ጨዋታ ነው lost የሆነው። አምስት ጨዋታ lost ሆኗል።
አ ተሰርዟል አ ማለት በቃ X ነው lost ነው ትኬቱ።
አ X ገብቶበታል አ እሱ አምስት ጨዋታ ገብቶበታል X።
አይ በሌላው በሌላው አይደለም እኮ የ-
ያሁኑ ያሁኑ ice hockey የሚለው የራሻው እሱ ግን win two ብለ ነው እሱ እንደቀላ የሚለው ነው የማን
ice hockey የሚለው ራሻ ውስጥ MHL
ራሻ
ስሎፐር ስሎፐር እና ስሎፐር ዘሪስ የሚለው
ስሎፐር እና ሊበስ ከዛ ኦኬ እሺ ደብሊው ዊን ያላችሁት ነው።
አ ዊንቱ
ሬጉላር ታይም ነው የሚለው አይተዋል አይደል? የመደብከውን አ ኖ- ኖርማሊ ደብሊው ያሸንፋል ሳይሆን ማች ሪዛልት ሬጉላር ታይም ነው የሚለው እና በሙሉ በሙሉ ሰዓት ዊን ማለት ነው።